hello ጤና ይስጥልኝ።
ይመስገን ማርቲ ዴንታል ክሊኒክ። hello
አቤት፣ አይሰማም?
ይሰማል። ማርቲ ዴንታል ክሊኒክ ነው።
አዎ፣
ከአሪፍ ፔይ ነበር የምደውለው።
እሺ።
እ ላለፉት ተከታታይ ቀናቶች በ POS ማሽኑ አልተጠቀማችሁም እና ያጋጠማችሁ ነገር አለ?
ሶስት ማሽኑ ላይ ሳይሆን ሐኪሙ ስለሌለ ስራ እየተሰራ አይደለም። ለዛ
ምን አሉኝ?
ሰው ስለማይታከም እሺ
ዶክተር ስለሌለ ለዛ ነው ስራ የለም። ለዛ እንጂ ቦት ማሽኑ ላይ ምንም ችግር የለም።
የለውማ።
እሺ የእርስዎን ስም አልበል?
አዲስ ይባላል።
አዲስ
አዎ።
እሺ እሺ አዲስ መልካም ቀን።
አሜን።